Hello Hello፣ ጤና ይስጥልን።
ጤና ይስጥልን።
ከዊፕላስ Solution ነበረ የምደውለው።
እሺ
ዊፕላስ Solution application ላይ ተመዝግበው ነበር አይደል? ከዚህ በፊት ስለምንድን ነበረ?
ዊፕላስ Solution አንድ application ነው። application ኑ ውስጥ ከሀምሳ በላይ service ኦች አሉት። እነዛ service ኦች የሚሰጡትን ከኛ ጋር አብረው እንዲሰሩ በነጻ እየመዘገብን ነበር፣ እንደ online shopping ማለት ነው በቀላሉ
እሺ
እና እርስዎ የሚሰጡትን አገልግሎት እኛ store ላይ አስመዝግቦ ምንም አይነት ክፍያ የለውም እንዲያስተዋውቁም ጭምር ነው በቀላሉ ሰው እንዲያገኙት
እሺ
እና እ በዛ ስሙ ስለወጣ አንዳንድ system ላይ የተመዘገቡትን active እያደረግን ነበረ እና ያልተሟሉ መረጃዎች ስላሉ እነሱን ለማሟላት መረጃ ልጠይቆት ነበረ።
እሺ ምን ምንድን ነው?
እሺ እርስዎ የሚሰጡት አገልግሎት ምንድን ነበር?
ፈርኒቸር የሚሰሩት ስራ መሸጥ።
ፈርኒቸር መሸጥ። እሺ በስም ምን በምን ስም ነው? በራስ ስም ነው?
እ?
የፈርኒቸር ቤቱ ስም በራስ ስም ነው ያለው?
አይደለም በሳሀ ፈርኒቸር ነው ቤት ነው።
ሸዋ
ሳሀ እሺ። ሳሀ ፈርኒቸር። እሺ አ፣ የት አካባቢ ኖት?
ጀሞ ሚካኤል
ጀሞ ሚካኤል። ስምህ ያንተ ስም ሙሉ ስም
እ ያንተ ሙሉ ስም ሙሉ እ፣ ስም አ፣ ግን እዚህ መጣችሁ ለምን አትሞሉ?
ሞልተናል በሚል እኮ ነው እንትናችን agent ኦቻችን እኮ አይ ከሞላ ደግሞ ለምን አሁን ደግሞ የምትጠየቀው?
አልተሟላም ብዬ ነው።
አ፣ ስሜ ታዲያ ያን ያልተመዘግበው?
ስምህ እዚህ ጋር የት- የወጣው ማለቴ ለማረጋገጥ ያክል እኮ ነው። እዚህ ጋር ሳዲቅ በሚለው ነው የወጣው ማለት ነው። ሳዲቅ በሚል ነው አ፣ የወጣው።
እኮ በቃ ሳዲቅ እሱ ነው።
እሺ አዎ።
እንደሱ ከሆነ የስራ ሰዓትስ ከሰኞ እስከ
ከሰኞ እስከ ቅዳሜ ቅዳሜ እ፣ ከሁለት ሰዓት
ከአንድ እስከ ሰዓት ማታ አንድ ሰዓት። እሺ እ፣ በእንትን የንግድ ፍቃዶን ወይም TIN number ኡን ወይ ካልሆነ ደግሞ የቀበሌ መታወቂያ ካርዶን እኛ በምንልክሎት ቁጥር መላክ ይችላሉ።
አዎ እችላለሁ። ላኪልኝ አሁን ወደ በኋላ ልክልሻለሁ።
እሺ ችግር የለውም። ስምንት ትልክልኛለህ። በተጨማሪ ደግሞ የእኛ company advert ከሚያደርጉ company ዎች ጋር ስለሚሰራ store ኡን መጥተን በእኛ ሰራተኞች ያንተንም ስራ ጭምር እኛንም ማስተዋወቅ እንችላለን። ቀድመን አውርተንበት የምንመጣበትን ቀን ነግረን ምን አይነት አገልግሎት አዎ።
እንደምትሰጡ ይቻላል።
አዎ ግን ያው ወደፊት አዎ እሺ አሁን እሱን ሳይሆን አውርተን እሺ እሺ እሺ እናመሰግናለን።
እሺ።
እሺ